ጤና ይስጥልኝ ቤት ዘዴት ነው የሚረዳው
ሰላም ናችሁ? ሰላም ሰላም ነው።
አለን። እቴ የሆነ ስህተት ተፈጥሮ ነበር ማታ ትናንት ማታ ሁለት መቶ ከ CBE ብር ወደዚህ ልኬ ማለት ነው።
እሺ በቻፓ እስካሁን pending ላይ ነው ያለው እና በቴሌግራም ላይም screenshot አድርጌ እዛ ነው ያስቀምጡት።
ልካልናል። ቴሌግራም ላይ ቴሌግራም ላይ አለው ለጊዜ አሁን ፈለጉትና ሌላ ብር ስለሌለ
እሺ፣ ለቻፓዎች አሳውቀናቸዋል። እሺ፣ ትንሽ ጠብቀን።
እሺ።